ነው።
አሎ ሰላም ጤና ይስጥልኝ። እንዴት Yes.
ነሽ? አለን እግዚአብሔር ይመስገን። ከ STEM for Kids ነበር የምደውልልህ።
ይቅርታ ይቅርታ።
STEM for Kids ከዚህ በፊት summer camp ላይ contact አድርገንህ ነበረ አስታወስከው?
አ፣ አልሰማሁሽም። ምን አልሽኝ?
ከ STEM for Kids ነበር የምደውልልህ። የ summer computer programming course ነበረ በ- ክረምት ላይ አውርተን ነበር አስታወስከው?
tent ነው ያልሽኝ?
STEM for Kids STEM
እሺ እሺ።
ተመካም አው ከና ከከተማ እንወጣለን ምናምን ብለህን ስለነበረ ያው ለ summer camp register ማድረግ አልቻልክም እና ምናልባት አሁን weekend ላይ register የማድረግ ሀሳብ ፕላን ካለ እሱን
አ፣ አይ የሉም ልጆች። ለዛ ነው። Thank you.
አመሰግናለሁ።